ምን የድሪሙን ኧረ አልሰጠኝም።
እሺ በቃ እንደ አናጋ አገናኘኝ በቃ
ሄሎ ሄሎ እናቴ ያ- ያሁኑ የነገርኩሽ ኦርደር አልታዘዘም አሁን
እንዴ አልታዘዘም አልኩሽ እኮ ማ አልታዘዘም እሺ እሺ ቼክ ለማድረግ ነው እሺ አልታዘዘም።
ካንስል አድርጉ በቃ እሺ ካንስል አድርጉ ችግር የለውም እናቴ
ሄሎ በቃ ትተኩጣ ካንስል ይሆናል እሺ እሺ እሺ